ትናንት የፈረምክበት አንተ ትኬቱ ተበላች። በቃ እጄ ላይ ብሩ እንዳሰጠች ሄሎ ለምን እንትን ያልታረመ ጌም ነበረ።
አንድ ቦነስ ኳስ ነው አ ትኬቱ ላይ ስናየው ነፃ ያደርገዋል። እ እሺ አንዴ ካሸር ኮዱ ይነግሩኛል ይቅርታ 1385 እሺ 0618
ስድስት አስራ ስምንት አ ይሄ ነው ይሄ ነው።
ነግሩኛ አንዴ እሺ።
አሁን ምን ስልሳ ብር ቦነስ ለቆሎታል እሺ አ፣ አላረመውም ነበር ብዬ ነው። አርሞታል።
አሁን አዎ አሁን ለቆሎታል ስልሳ ብር ቦነስ
አሁን ማን ነው